ነበ ውድሮ አርግቼ ሁለት ቀኔ ነው ከዛሬ ጋር ማለት ነው።
ሐሙስ ነው
አልደረሰኝም።
ሐሙስ ዕለት ነው ያደረግከው?
አ ኦኬ። እሺ እንደዛ ከሆነ ጠብቆኝ ስላሉ ጠብቋቸው። እሺ ሳንቲም ፔዎችን ሲስተማቸው ፌል አድርገው ነው
አ ታዲያ ግን ውስጥ መመለስ አይቻልም እንዴ?
ይመልሱላቸዋል ራሳቸው።
አ ቆየብና ሁለት ቀን እኮ ነው። ሁለት ቀን ሲስተም እንዴት ነው?
ያው ትንሽ ታገሷቸው አባ፣ እንዲህ በቀላል fix ለማድረግ ስላልተመቻቸው ነው። እሺ
እሺ።
አሻባቴ ስለደውልክ እናመሰግናለን። መልካም ቀን